hello
ሰላም ነው።
እንትን ትናንትና ሪፖርት አድርጌ ነበረ። ስምንት ኪሎ ድንች የኔ ሳይሆን ሌላ መጥቶብኝ እንድትወስዱት አይሰ ዛሬ driver ኦች እ ምን ዛሬ እስኪ ድምፅ ድምፅ ድምፅሽ አይሰማኝም። አቤት ይሰማል። ኔትወርክ አይሰማም። hello ያሉበት ቦታ driver ኦች አልመጡም ዛሬ።
አልመጡም፣ አልደወሉልኝም።
okay፣ የት አካባቢ ነው?
ጀሞሎ መድኃኒዓለም ጋር
okay። ለቀጣይ ቀን ያስቀምጡት ይላኩልን
እ እ
ለቀጣይ ቀን ያስቀምጡትና ሲመጡ ይላኩልን።
ኦኬ፣ እሺ፣
ይቅርታ። እሺ